ቤት ይመጣል። ያ ቤት ቤተሰብ ነው የሚሸጠው።
ላይት ሞል ሄሎ ጤና ይስጥልኝ።
ያብሩት። ሄሎ ሄሎ አቤት።
አሰለፍ ከቺፕቺፕ ነው የደወልኩለት።
አዎ አዎ ቅድም ደውለውልን ነበር አይደለ?
አዎ ደውዬ ነበረ በተደጋጋሚ።
እሺ ምን ነበረ?
እሺ ዛሬ ያልመጣልኝ እቃ ይኸውልህ በፋዳ ያለው በሀያ ዘጠኝ ነበር እንደው ትናንትና ማለት ነው። orange አልመጣልኝም።
okay። እርሶ ነበር ያዘዙት group ኡን?
አዎ እኔ ነኝ ያዘዝኩ። ቁጥሩንም ኮዱንም አለኝ።
ሰዓት እሺ፣ በሚል ሰዓት የሚል ሁለት እጣ ነው ያልመጣልኝ። ዛሬም መምጣት የነበረበት እኔ አልመጣም።
ስላልደወለለትም ከ driver
ተደውሏል፣ ግን እ፣ ጠዋት ላይ ተደውሎልኝ ነበር።
ግን እያነሱ አልነበረም አይደለ? እዚህ አዎ፣ ማሳወቅ አዎ፣ ነበር።
አንስቼዋለሁ አንስቼዋለሁ።
እሺ ይሄ- ከ- እም፣ አንስተው ተ- አ- አንስቼ እንደየጠ- በተደጋጋሚ ወልኩ ለምን እየተላኝ አጠኝ አልነበረ አልማ በቃ ነው ዛሬ እኔ እንደውም ለፕሮግራም ነበር ያዘዝኩት የቅብኝ ሄሎ ሄሎ